ሄሎ
ሄሎ ሄሎ። አ hello፣ ሰላም ነው ሰላም ነው።
አለን። አሸብር ነው ስልክህን የሰጠኝ።
አዎ አዎ
ይሄ የኢንተርኔት ሽኑ እሺ፣ እኛ ጋር ስከፍተው በደንብ እየሰራልኝ ስለሆነ እ ሌላ ኢንተርኔት ካላችሁ በሌላ ሞክሩ።
በሌላ አይታ አ በሌላ ዋይፋይ ምናምን ሞክሩት። አዎ፣ በዛ ይሰራላችኋል። እኔ ደግሞ ኢንተርኔት check አስደርጉ። እሱ ነው hold እያደረገ ያለው እሱ።
እሺ ዋይፋይ ልቀይር አሁን?
እስቲ ቀይረው እና ንገረው፣ ቀይረው እና ንገረው።
እሺ እሺ ያው